ሄሎ
ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እንትን withdraw አድርጌ ወደ account ያስገባልኝ።
እሺ፣ በዚህ ቁጥር ነው Best Bet ህ?
አዎ እሺ፣ check እያረኩልህ ነው። አንዴ ጠብቀኝ።
እሺ።
ሄሎ አበይ ስንት ብር ነበር?
እ፣ ሁሉም ገብቷል፣ ግን ወደ አቢሲኒያ ባንክ እንትን ያለ የተባሉ ሶስት መቶ ብር አልገባም።
Okay፣ check ላድርገው አንዴ።
ወይንም መመለስ የሚቻል ከሆነ የሚመለስልኝ አይ መመለስ አይቻልም።
እ እ መመለስ እንኳን አይቻልም።
እሺ
Okay፣ ሶስት መቶ ብር እ፣ update አድርጌልሃለሁ ወደ ታሪኩ መንግስት አ አ ነው አይደል ስሙ?
አ ወደ- ወደዛ account process እያደረገልን ነው። ስለዚህ ትንሽ እ፣ ጠብቀው።
መልካም እሺ፣ አመሰግናለሁ።
እሺ እሺ